ነው። ሰላም ጤና ይስጥልኝ ቤተሰቦች። Hello hello Hello ሰላም ጤና ይስጥልኝ።
Hello፣ አቤት አይሰማም?
ይሰማል። አባ
አዎ ቅድም ደውዬ ነበርኩኝ እ፣ እስካሁን አልተለቀቀልኝም። ምንድን ነው?
withdraw ነው።
አዎ
እሺ ይኸውልህ አባ የሳንቲም እና የቻፓ system አቸው fail አድርጎ ነው አንዴ ትንሽ ጠብቋቸው።
ምን?
የሳንቲም እና የቻፓ system አቸው fail አድርጎ ነው አንዴ ጠብቋቸው እስኪጨርሱ።
የ- የማታ ነው፣ ትናንት ማታ ነው።
አዎ የትናንትና ወዲያም አለበት። እሺ ለዛ ነው ጠብቋቸው ያልኩክ።
ይቆያል።
አይ አይደለም እነሱ እንደዚህ ቀኑን እንደዚህ ሰዓቱን እንደዚህ አላሉንም። እሺ ግን እየሰራ ነው ነው እንዴ ታገሱን። system failing እንደዚህ በቀላሉ እንትን የሚል አይደለም። እሺ አባ ለዛ ነው።
OK connection ምናምን ነው system።
አዎ system server አቸው ተበላሽቶ ነው። እሺ ለዛ ነው። እሺ አባ እሺ።